ጤና ይስጥልኝ።
አብሮ ይስጥልኝ።
ከአሪፍ ነበር ምደውልዎት ለሙያችን። እሺ ይላኩልን ብለኖት ቴሌግራም ላይ የላኩልን ግን ቁጥር ብቻ ነው ለሙያችን የሚልኩልን። text message ደርሶታል አይደል? ከቴሌ ብር
ከቴሌ ብር ደርሶኛል። አዎ አዎ፣ እሱን ነው screenshot አድርገው screenshot ኡን ወይም ፎቶውን ነው የሚልኩልን።
የቴሌ ብሩ አዎ እሺ፣ እሺ፣ እዛ ቴሌብር text message ውስጥ ይገቡና ያኛውን የሚያሳየው ጋር screenshot ያደርጉታል። ከዛ ደግሞ ይልኩልናል።
እሺ፣ እሺ።
እሺ ለሙያችን እናመሰግናለን። መልካም ቀን።